ሄሎ ጤና ይስጥልኝ አቶ ሀሰን አወል
አቤት ከዊ ፕላስ ሶሉሽን ነው የደወልኩት።
እ?
ደስታች ከዊ ፕላስ ሶሉሽን ትራንስፖርት እሺ።
አገልግሎት ነው የምንሰጠው እና ዊፕላስ ላሽ ሶሉሽን?
ዊ ፕላስ አዎ
እሺ ከየት አገኘሽ? እኔ አልተመዘገብኩም።
እሺ አይ ለከአሽከርካሪዎች ኤጀንት እ፣ እየዞሩ መዝግበው ነበረ ኤጀንቶቻችን በዛ ነው ስልክ ስለዚህ- ቁጥሩን ያገኘሁት
እሺ አልፈልግም እኔ።
አይመ- እ፣ ለአሽከርካሪዎች ለየት ያለ ነገር ይዘን የመጣ ነው እና እሱን ለሼር ይሁን።
ለማድረግ ነው ይሁን ይሁን አልፈልግም። እሺ።
እሺ እሺ አመሰግናለሁ ለጊዜው